ጤና ይስጥልኝ ስፖርት ነው እባክዎ።
ጤና ይስጥልኝ ሁሉ ስፖርት አዎ ነው።
ቴሌ ብር ለምንድን ነው የማይሰራው?
deposit ለማድረግ ነው?
አዎ ቴሌ ብር ሁሉ ስፖርት ላይ
ምን ለማድረግ ፈልገው ነው?
ወደ ሁሉ ስፖርት ገንዘብ ለመላክ
እሺ አሁን system ኣችን update እያደረግን ስለሆነ manually ሌላ አዎ።
system ጀምረናል እና ምናልባት እ፣ ስልክ ቁጥር ልስጦትና የቴሌ ብር የሚያ- የሚያስገቡበት እዛ ላይ እሺ።
አስገብተው screenshot አድርገው ይልኩልናል።
እሺ እሺ እሺ ልስጦት ስልክ አመሰግናለሁ። እሺ ዜሮ ዘጠኝ ሰላሳ ሁለት
እሺ ቆይ አንዴ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትህ አምላክ አድርጊ
ማን በስልኩ ተያይዙ አያያዙ ደንበኛችን ሌላ የምሰጠው ስልክ ስላለ ወይ ተመልሰው ይደውሉ ስልኩ እሺ ተያያዙት ምክንያቱም የቴሌግራም የሚልኩበት ሌላ ቁጥር ሰጦታለሁ ስለዚህ አይመችም እሺ እሺ ወይ ተመልሰው ይደውሉ ወረቀት ነው እሺ እሺ እሺ እሺ መልካም ቀን